ይሰማል።
ሰላም ጤና ይስጥልን።
Hello
Hello
ይሰማል። ብር ነበረ ተጨምሮ የተልኮ ነው ለማወቅ ፈልጌ።
አዎ የቴሌቪዥን game ተጫውተዋል ከሆነ ሽልማት አግኝተው ነው።
እም፣ ያው እኔ እኮ አምስት ብር ከሸ- ተሸልሞኝ ነው እንዴት ነው ብዬ ነው።
አዎ እሱ ላይ ማወቅ አይቻልም እንዴት የተላከና ያልተላከው
እኮ ከቴሌቪዥን ጨዋታ ሲጫወቱ ከሆነ አይደለም ወይስ ምን አሉ ተልኮልኝ ነው ወይስ ትናንትማ ስጫወት ነበር አምስት ብር አግኝቼ ነበር።
እኮ ከዛ ነው ያምስት- የገባለት።
እሺ እሺ